ሰላም ጤና ይስጥልን ማኒባባ።
አ ሰላም ናችሁ?
አባን ሰላም።
እሳቸውን ከቲክቶክ ላይ ነው የወሰድኩት።
እሺ
ቪጎ ፒካፕ ነበር፣ ሲንግል ጋቢና ሻምፓኝ ከለር ጥፋችሁ ነበር።
የ- እኛ ጋር ነው።
አዎ በ- በቲክቶኩ በዚህ ቁጥር ይሄ ቁጥር ነው ያለው ቲክቶክ ላይ እኮ እሱን አይደለም እኮ ሊገዙ ነው የፈለጉት ወይስ አለኝ ነው የሚሉኝ? ባት ስላልገባኝ ነው አባባሉ።
እናንተ ጋር
መስመር ላይ ነው።
ለመግ ሄሎ ሄሎ ሄሎ
ባት
እ ለመግዛት ነበረ።
ሪኮርዲን ነው አይደል? ሁለት ሺህ አስራ
አ አ አ ሁለት ሺህ አስራ ሁለቱን ነው አባት አዎ አዎ ቪጎ ነው።
አዎ አዎ ሄሎ ሄሎ መስመር ላይ ነው።
አ ይሰማኛል የሰማሁሽ ነው። ሄሎ ሄሎ
መስመር ላይ ነው አባት አዎ